A4. Sorry, D. ያ ጤና ይስጥልኝ።
አድሬስ ነው።
ከአርፌ ነው የምደውሉት። ያሬድ ኖት?
እ? እ?
ያሬድ ኖት?
ከምን ያሬድ ኖት? ከአርፌ ነው የምደውልሎት።
ፈርስቲ?
አዎ
እሺ።
እሺ ደንበኛችን አሁን screenshot ልከውልን ነበረ።
አዎ
እሺ ከየላኩት ላይ አክብበው ይላኩልን።
ማ- ምን ነው የምናከበው?
መቶ ዘጠና አራት ብር ሁለት ጊዜ ነው ይላኩልን። ስለዚህ አሁን ኦ።
እም፣
ሁለቴ ነው እኮ ማለትም ሁለቴ ነው የሄድኩት እኔ።
ሁለቴ ነው የተቆረጠቦት።
ሁለቱ ሁለቱን የላኩት አያይዤ እሺ ሁለቱን ነው የላኩት። አማ- አንድ አንደኛ ሁለት ሰዓት ከሁለት ደቂቃ እና ሁለት ሰዓት
ሁለቱም ከቴሌብር ከቴሌብሮት ላይ ተቆርጧል።
ተቆርጦ አልገባልኝ። በዛ እኮ ነው እሺ ደንበኛችን አርብ ቀኑም ራሱ አለ አርብ ለታ ማታ አርብ አስራ ዘጠኝ የሚለው እዛ ላይ ይባል አንድ ላይ የሚታይ ብዬ ራሴ ነው ራሱ ልክ ነው ደንበኛችን። እሺ አዲስ መረጃ ሲኖር ደውለን እናሳውቆታለን።
ማለት ምን አይመለስም ማለት በጣም በፊት እንደዚህ ሁለት መቶ ዘጠና ብርም ነበር እሱም መልሶልኝ እሺ ይሄ መቶ ዘጠና መቶ ዘጠናውን ደግሞ አልመለሱልኝ እሺ ይስተካከሉልታል ደንበኛችን። ትንሽ በትዕግስት ይጠብቁን።
እየጠበቅኩ ነው እሺ